ሄሎ አቤት ሄሎ
አቤት ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን ቃል ኪዳን እባላለሁ። ምደውልሎት ከግሎሪ ሪል ስቴት ነው።
ምን
ከግሎሪ ሪል ስቴት
ኧረ አልሰማም
ሄሎ ሄሎ አቤት ከግሎሪ ሪል ስቴት ነበር ምደውልሎት።
እኔ ኧረ ብዙ አማርኛ አልችልም
እሺ እሺ